አረኩኝ በልቤ ያሰብኩኝ ያንቺን ቃል ሳገኝ አመንኩኝ የኔ እንደምትሆኝ ማጽናኛሽ አጽናንቶኝ እንዳፍሽ ያርገው ያልሽኝን ተስፋ ያረኩኝ በልቤ ያሰብኩኝ አንቺን ቃል ሳገኝ አመንኩኝ የኔ እንደምትሆኝ ማጽናኛሽ አጽንቶኝ የሰው ተስፋ ሀሳብ ላይ ሳንቀላፋ መጥተሽ በእኔ ጎዳና ተጽናናሁ እንደገና ከፀሐይ ደምቀሽ ላይኔ ከነጋሽ አንቺ ለኔ አረፈደም ደስታዬ ሳቅሽን ከሳኩኝ ተርፎኝ ፈገግታ ብቻዬን ሰብቶብኝ ትንሹም ከተማ ዛሬ ዓለም ጠበበኝ አንቺ ቃል ስሰማ ተስፋ ስትመግብኝ ተገኝተሽ ከጎኔ ፍቅሬ በቃል ታስሮ ሰው ልሆን ነው ሆኔ እንዳፈሻገው ያልሽኝን ተስፋ ያረኩኝ በልቤ ያስብኩኝ ያንቺን ቃል ሳገኝ አመንኩኝ የኔ እንደምትሆኝ ማጽናኛሽ አጽንቶኝ ካንቺ በላይ ሲዋጣልሽ ጨዋታ ቃልሽ ይሰጣል ደስታ ካንቺ ጋር ይሳቅ ጥርሴ ሆነሻል እንደራሴ ዓለም ደምቆ ሲደራ ፍቅርሽን አየሁት እንደናት ያድራ ሲደርሰኝ ከልብሽ የፍቅር ስጦታ መንፈስ የማገኘው የራቀውን ደስታ መቼ የማይጎልብሽ መታመን መስማቴ ለእኔ አንቺ ሆነሽና የፍቅር እናት ሲደርሰኝ ከልብሽ የፍቅር ስጦታ መንፈስ የማገኘው የራቀውን ደስታ መቼ የማይጎልብሽ መታመን መስማቴ